finance hello ጤና ይስጥልኝ። hello
hello ጤና ይስጥልኝ። ውይ ውይ አብሮ ይስጥልን።
አምቡላንስ ይፈልገን ነበር። አንዴ ከየት ነበረ?
ከኢትዮ ጠቢብ ወደ ግሩም ከኢትዮ ጠቢብ communicate አድርጋችኋል?
ወደ ግሩም።
liaison? liaison communicate አድርጋችኋል?
እ liaison communicate አድርጋችኋል? ኢትዮ ጠቢቦች ላይ?
አዎ ጨራርሰናል። አዎ ዎችን- okay እሺ። patient እ፣ ስማቸው ማን ልበል?
ሀሰን እ? ሀሰን ማሙ ሀሰን
ሀሰን ማ ሀሰን ማሙ ሀሰን ማሙ ማሙ
አዎ።
ማሙ ነው ያልከኝ አይደል?
ማህሙድ ማህሙድ መሐሙድ አዎ ስንት ደቂቃ ይፈጃል?
እሺ። አይ ቆይ communicate እናርግና ልደውሉልህ። ኦክሲጅን ላይ ናቸው?
አይደለም አይደለም off ናቸው።
okay።
እሺ። ህመማቸው ምን ነበር?
አሁን ፈጥ- ይመ- ይፈጥናል ስትሮክ አዎ፣ ነው ስትሮክ ምን ያህል- ስንት ደቂቃ እ፣ እኛ አሁን እንልካለን። ነገ- ግሩም እንደውልና communicate እናርጋቸው። ከዛ በኋላ መልሰን ልደውልሎት። ሰባ ሰባት okay እሺ አንድ ዘጠና ሰባት ሰላሳ እሺ እሺ እሺ